ማታ ገቡሽ cashier code አሽ እስቲ
እሺ cashier code ኡን ይንገሩኝ።
አስራ ሶስት ስልሳ ሶስት
እሺ አስራ ሶስት ስልሳ ሶስት አስር አስራ ዘጠኝ እባክዎ እንዴት አንተ በጉሮ ኮደጋ ቀሪ ጨዋታዎች አሉት። እሺ
አዎ ያለፈ ጨዋታ ለምንድን ነው የማታርሙት እናንተ? ቀይ ካልሆነ አታርሙም እንዴ? ቀይ እንጂ የላችሁም እንዴ?
አሁን ሄዶ ማ- አሁን ሄደ ማሳረም ትችላለህ። ደንበኛችን ማለት እንደዚህ ደውለን እንጂ አታርሙ።
ደግሞ እየተስተካከለ ነው። እሺ እንደ አንድ አስተያየት አመት ሙሉ ነው እንቀበላለን፣ እንደዚህ ቼክ ለማድረግ እንሞክራለን።
አንድ አመት ሙሉ ነው እንደዚህ የምታስተካክሉት እናንተ?
እንደ አስተያየት እናመሰግናለን። ደንበኛችንን እናስተካክላለን።
እሺ እሺ እሺ